ሄሎ ሰላም ጤና ይስጥልኝ ቤስት ቤት
ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
የቤስት ቤት ኤጀንት ነበርኩ። ከናው ብሸጋ ነበር የወሰድ ነው እና የሁለት ሳምንት ኮሚሽን አልተሰራልም ነበር።
ለፋይናንስ ደውልላቸው እሺ፣ ስልካቸውን ልስጥህ።
እሺ ስልካቸውን
ዜሮ አንድ አንድ
ዜሮ አንድ
ዜሮ አንድ አንድ አምስት
አምስት
ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
አንድ አዎ ደውልላቸው እሺ።
እሺ እሺ አባ መልካም ቀን።